ይስጥልኝ።
hello አቤት ሰላም።
ሰላም Donkey Tube ነው የምንደውለው
ታሪክ ለማጋራት ነበር ተመዝግቤ ነበረ። አንተ ደወለልኝ እየጠበቁ ነበረ።
መቼ ነው
ቆይቷል። ከአንድ ወር በፊት
ያው በወረፋ መሰረት ነው። ወረፋ ሲደርሱት ይደውልልዎታል።
ነው ድንገት አይ አልተያዘ ከሆነ ያልተያዘ ከሆነ አሁንም እንድትይል ብዬ ነው። እ አንድ በስም የዓለም ዘውድ እ የዓለም ዘውድ ማን የአባቶች ስም መ- መብራቱ
ስልኮት
ዜሮ ዘጠኝ ሀያ አስራ ሰባት hello ዜሮ ዘጠኝ ሀያ አስራ የደወሉበት ቁጥር ነው አሁን አዎ አዎ
ዜሮ ዘጠኝ ሀያ አስራ ሰባት ሀያ አንድ ሰማንያ አዎ አዎ አዎ
አመሰግናለሁ። አሳውቅልዎታል።
እሺ እሺ